አይንሽን አይቼ ፍቅር አቀበለኝ፣ ጥርስሽን አይቼ ፈገግታ ከበረኝ። ሁኔታሽ በሞላ ናቅረብያለኝ፣ ምነው ልብሽ ብቻ ልብ አላለኝ፣ ምነው ልብሽ ብቻ ልብ አላለኝ። ውበትሽ ናና ባያሃ ፍቅርሽ አስጠና ዋቅያዬ እኔ እየወደኩ ሻዬ ምነው አንቺ አታውቂያ ውበትሽ ናና ባያሃ ፍቅርሽ አስጠና ዋቅያዬ እኔ እየወደኩ ሻዬ ምነው አንቺ አታውቂያ ለኔ ብቻ ፍቅር ሆነና ነገሩ ከሰው ስትስቂ ሆዴ መሸበሩ ረየው ረየው ለልብሽ ይታየው ከአንቺ ወዲያ ፍቅርን ለማላወያየው አይንሽን አይቼ ፍቅር አቀበለኝ፣ ጥርስሽን አይቼ ፈገግታ ከበረኝ። ሁኔታሽ በሞላ ናቅረብ ያለኝ ምነው ልብሽ ብቻ እኔን ልባላለኝ፣ ምነው ልብሽ ብቻ እኔን ልባላለኝ። ይሁን አይሁን ሳላውቅ እንደ ራስ ንብረቴ ገና ብቅ ስትያይ ምነው መሰሰዲያ ይሁን አይሁን ሳላውቅ እንደ ራስ ንብረቴ ገና ብቅ ስትያይ ምነው መሰሰዲያ አጣሽ ወይ አገኝሽ ገና መች አወቅኩኝ አሁን ምን ይዤ ነው ላንቺ ልሞት ያልኩኝ ረየው ረየው ለልብሽ ይታየው ከአንቺ ወዲያ ፍቅርን ለማን ላወያየው አይንሽን አይቼ ፍቅር አቀበለኝ፣ ጥርስሽን አይቼ ፈገግታ ከበረኝ። ሁኔታሽ በሞላ ናቅረብ ያለኝ ምነው ልብሽ ብቻ እኔ ልባላለኝ፣ ምነው ልብሽ ብቻ እኔ ልባላለኝ። አሰብኩም አወራኋ ተኛሁም ተነሳኋ አንቺ አንቺ ብዬ ሌላ ሰው ረሳኋ አሰብኩም አወራኋ ተኛሁም ተነሳኋ አንቺን አንቺን እንጂ ሌላ ሰው ረሳኋ ገና የኔ ሳትሆኝ ገና ያንቺ ሳልሆን ላንቺ መጨነቄማ ስቴ ምን ይሆን? ረየው ረየው ረየው ረየው ረየው ረየው ለልብሽ ይታየው ረየው ረየው ለልብሽ ይታየው ከአንቺ ወዲያ ፍቅርን ለማላወያየው ከአንቺ ወዲያ ፍቅርን ለማላወያየው